Hello' hello hello አይሰማም? ሰላም ነው?
ሰላም ነሽ? አሁን ይሰማል።
እ፣ ነገ interview አላችሁ። እሺ፣
እሺ ነገ ስንት ሰዓት ላይ?
ነገ ስምንት ሰዓት ላይ interview አላችሁ። ስትመጡ original document ኣችሁን እና ፎቶኮፒውን ሳትረሱ ይዛችሁ እንድትመጡ።
እሺ
አዎ፣ ነገ ኦር- ስምንት ኦር- ሰዓት ላይ እህ፣ እሺ፣ ኦ- original document እና እ፣ ኮፒውን ማለት ነው።
ኮፒውን። እሺ አዎ፣ እ፣ የቀበሌ ID መታወቂያ ምናምንም እ፣ ይዛችሁ ብትመጡ ጥሩ ነው። እሺ፣ እሺ እሺ፣ እሺ፣ እሺ፣ አመሰግናለሁ።
ችግር የለም። እሺ